Hello Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
መሳይ ከ ChipChip ነው የደወልኩሎት።
እሺ
location ስህተት በተደጋጋሚ የተፈጠረ ነው እና ሰው ጋር እንዲያስተካክል እ፣ ነበረ።
ሰላም ታወር የሚል ነበረ ያስገባነው።
Okay ይሄኛውን የተሞላው ወደ መገናኛ አካባቢ ነው።
መገናኛ እኮ የካ እንትኑ ጋር ማለት ነው። ይሄ የቦ- የ- የካ ክፍለ ከተማው ክፍለ ከተማ ከሱ ወረድ እንዳለ አዎ።
አንድ ሰላም ታወር የሚል እ፣ ህንጻ አለ።
አ፣ ሮዚ አዎ፣ እዛ አካባቢ ነው የሞሉት። ልክ ነው።
አዎ አዎ፣ ልክ ነው። እዛ ህንጻ ላይ አዎ።
ነን ያለነው።
አቮ- አቮካዶ እዛ እንዲመጣሎት ነው የፈለጉት። የካ አዎ፣ አቮካዶም ከተማ ጋር?
እንትኑም እ፣ ብርቱካኑም Okay፣ ስለዚህ ልክ ነው ማለት ነው location ኑ።
ልክ ነው። አዎ Okay፣ እስቲ ቆይ አንዴ check ላድርግ።
ቢሮ ስለሆነን ከዚሁ ነው የምንከፋፈለው። እዛ ስትደርሱ እ፣ ground ላይ ግቡና ደውሉልን።
okay አ እንትን ነው ለ driver ኦቹን ያሁን አሳውቃቸዋለሁ። location የእርሶ ተሳስቷል ተብሎ ደውሎሎት ነበር driver? አሁን
አሁን ሌላ ስልክ ተደውሎ ነበር ግን አላወራንም።
okay አላወሩ።
አዎ በቃ ስለዚህ የእሱ የ- የካ መገናኛ አካባቢ ልክ ነው ማለት ነው location ኡ።
አዎ በቃ እሺ፣ እናመሰግናለን። እሺ እሺ እሺ ማለት እ፣ ground ይግቡና ያኔ ይደውሉልን እሺ ውጭ ስለሚሆን እሺ፣ ስልክ ልስጦት የድራይቨሩን የተመደቡን ይደውሉለታል። ከፈለጉ ምናልባት
ይደውል ችግር የለም በቃ እሺ፣ ይደውሉለታል። እሺ ይመችሽ።
እሺ እሺ፣ እሺ።
እሺ፣ መልካም መልካም ቀን እሺ።